ሄሎ ሰላም ጤና ይስጥልኝ መች ቤት
ሄሎ ሄሎ
ሄሎ አቤት።
ሰላም ጤና ይስጥልኝ መች ቤት
እ፣ ወደ ስልክ ብር ተወስቷል።
እ እ ብር ተወስቷል። አምስት መቶ ብር ማነው ስምህ?
ወደ ቴሌ ነው። ወደ ቴሌ ብር ነው ሰል አላልኩኝ።
ስምህ ማን ነው?
ስሜ ሁሴን መሀመድ ነው።
እሺ አንዴ ቆይ። እሺ እሺ፣
ንገረኝ እስቲ ቤት ቤት ቁጥርህን
እ?
ቤት ቤት ቁጥርህን ንገረኝ።
አምስት መቶ ብር account ውስጥ ወደ ቴሌ ብር መለሰ።
እኮ ቤት ቤት ቁጥርህን ንገረኝ።
ስልክ አዎ አዎ
አስራ አምስት
ዜሮ ዘጠኝ አስራ አምስት እሺ
ሀምሳ አምስት በዚህ በደወልክበት ነው።
አዎ እሺ መቼ ነው?
ዛሬ ጠዋት ነው። አምስት ሰዓት አራት ሰዓት ነው።
ስንት ብር ነው?
አምስት መቶ ብር ነው።
ስንት ብር ነው ያልከኝ አባ?
እ ስንት ብር ነው?
አምስት መቶ ብር ነው።
በ voucher ነው ያደረግከው። የት አካባቢ ነው የምትኖረው?
ምን አልከኝ?
የት አካባቢ ነው ያለኸው?
ባሌ ነው።
ባሌ ጎባ።
አዎ አሁን እሺ።
ጉረዳሙ ላይ ጉረዳሙ ላይ ነው። ያው
እሺ ሄደ የኛ shop ላይ ነው ወይ መውሰድ የምትችለው ወይ voucher በ voucher ኮዱን እ፣ ድጋሚ copy paste አድርገው ወደ ቤስት ቤት account መመለስ የምትችለው። እሺ ከሁለት አንዱ የትኛውን እ፣ ይደረግልህ?
ከስንት ሰዓት በኋላ ይኸውልህ ሁለት አማራጭ ነው ያለው። በ voucher ነው አንተ ያወጣኸው። ስለዚህ ሄደ ከ shop ላይ ነው አንደኛ መውሰድ የምትችለው፣ ሁለተኛ ደግሞ ወደ ቤስት ቤት account ነው መመለስ የምትችለው።
እሺ እሺ።
እኮ እንደዛ ማድረግ ትችላለህ።
አዎ አማርኛ ትችላለህ ወይስ ኦሮምኛ ነው የምችለው?
ኦሮምኛ ነው።
ኦሮምኛ ነው።
አዎ እሺ እ፣ ዲቦ ወይ ቤኪ ኦሮምኛ አንዴ ላገናኛችሁ?
አዎ
አንዴ ጤና ይስጥልኝ ቤት ቤት
እሺ አቤት እ ምን ነበር አባ? ኦኬ ኦሮሚፋዳ እ ኦሮሞ ፋዳ እሺ ማሊ ሲን ቀርቃራ ብሪ ቤስቲ ቤቲ ገራ ቴሌ ብሪ ቲ ደብሳ ጅራ እ
ብሪ ቤስቲ ቤቲ ከስ ጅርቱ እሺ
ቴሌ ብሪ ቲ ቲ ገልፋ ዳ ጀዳ እሺ
የገሽ ጊዜ ገራ ቴሌ ብሪ ደብሰ እንዳበ እንዴ ብኒ ምሰን ከራ ቴሌብሪኬቲን ሴኔ እ ምሰን ተ ለኮብሳ ቤት ቤት ከነት ሲሚ
ከና ስልክ ከና እ ዋና ሲሚ ሙላቱፍ ነቲም
ስሚ ከና ወሰገል ወሰገል ቁዳሸን ረሸን ሸንተሚሸን ሸንታይምሸን ቁዳሸን ሰጋልተሚ ተክ ረሸን ሰገልተሚ ተካቃሽ ሜቅ
ዲበሸን እሺ ጥቅሻን አይግሽ ላልቱ እንጀራ እሺ
ዮሚ ከሊሳዳ
ከናማ ከና አርዳ እ
አርዳ አርዳ ጉያ አርዳ አራ እሺ እ
እሺ እሺ በርካ ለቴሌብሪኬቲ ሚቲ ካን ኤርጊቴ ቮቸር ኢዳን ባስቴ ቮቸር ኢዳን ባስቴ ካናፉ ቀርሺ ካን ፍዳቹ ደንዴሱ ከረ ሱቂ ቤስት ቤቲ ደምቴቲ አቹራ ፍዳቹ ደንዴሳ
ገራ ቤስቲ ቤቲ ደቢያም ኤ ኢንሰ ጅርታቲ በከ ቢያ ከም ጅርታ ጋ ጎና ገና ጎድን ባለ ጀላ ስራ እ መጋላ ከም
ጉረዳሙ ላይ
ሱቂ ቤስት ቤቲ ወይ ጅራቺ
እንጅሩ ኤ injiru kanaafuu eh, karaa beeksisa akkaawuntii kee deebisuu ni dandeessa garuu eh, Mm.
irra deebisee irra deebitee immoo baasuu hin dandeessu beeti eh, taphachaaf malee irra Mm.
deebitee baasuu hin dandeessu garuu karaa Yes.
beeksisa akkaawuntii keetii deebisuu ni dandeessa.
Amana amana debe abesiriti kese.
Eh, Siitu deebisaa boocha koodii keetii ni beektaa?
Ese.
Koodii si kennee jira?
Eh Ni beektaa moo sitti ni maakama?
kimbe kimbe kimbe kodiki.
Koodii eh, ka beeksisa beetii osoo hin ta'in ka boocharii baana.
Kimbe ke.
እሺ ዮቤቴ እ፣ እ።
ዲፖዚት ከጃው ራድፊኒቲ ቮቸር ከ- እ።
ከጃው ሰን ፊለቴቲ ኮዲ ነቂ ሲጃምቲ
Eh ኦጋ ሰን ኮዲ ሰን ኔጤ ዲፖዚት አጓ